Hello ጤና ይስጥልኝ ቤት
ሰላም አልክ አባ?
ሰላም ነው?
withdraw አድርጌ ነበር
እሺ
በዚህ ገባሉ ስልክ ነው። እ? አልገባልኝም።
እሺ እሺ እሺ
ወይ አባ ጤና ይስጥልኝ ሀሚድ ነኝ። ምን ልርዳህ?
እሺ ደ- እንትን withdraw አድርጌ ነበረ okay ስንት ብር ነበር?
ስድስት ሺህ አምስት መቶ እሺ፣ በዚህ ቁጥር ነው ጌስት ቤት የምትጠቀመው?
አ አ እ፣ ይቅርታ ትነግረኛለህ አንዴ ምን ልንገር ቁጥሩ?
ስልክ ቁጥር ነው አ
ዜሮ ዘጠኝ አስራ አንድ አስራ አንድ ዘጠና አምስት ዘጠና አምስት ሀምሳ አምስት ሀምሳ አምስት ዜሮ ዜሮ
እሺ check እያረኩልህ ነው። አንዴ ጠብቅ። አሁን ነበር withdraw ያደረከው?
አ
እሺ message ይደርሳል። confirm አድርጌልሃለሁ።
እሺ እሺ እሺ እሺ መልካም ምሽት።
እሺ thank you ቻው